ቤት ረዴት ነኝ። ምን ልርዳው?
አሁን አሁን ጀሬ ለልጅ ነኝ።
እ አሁን አሁን ብሎ
እሺ ምን ነበር
ዘጠኝ
እ
ብር አጥቼ ነው ዊትድራው ያደረኩት ነበር። ኮንፈርም ኮንፈርም እያለኝ ነው እሺ የቤት ቤት ቁጥራውን የደወልክበት ነው?
አለም በሌላ ስልክ ነው። በ- እሺ ንገረኝ።
እሺ ዘጠኝ ዜሮ ዘጠኝ አስራ ሶስት አስራ ሶስት
ስልሳ አምስት ስልሳ አምስት
ሰማንያ ሁለት ሰማንያ ሁለት ሀያ አምስት ሀያ አምስት እሺ መቼ ነው?
አ ትናንት ትናንት ትናንት አምጥቼ እኮ አስራ አምስት ሺህ ብር ነው።
አምስት አምስት ሺ ሶስት ጊዜ አይደል?
አ ሶስት ጊዜ ሞክሬ ኮንፈርም ወደ ዜሮ ኮንፈርም ማለት ዘጠኝ አስራ አምስት ዜሮ አንድ አስራ ሁለት ሰማንያ ዘጠኝ
አለም አ በ ቴሌ ብር አካውንት ዜሮ ዘጠኝ አስራ አ አምስት ዜሮ ቴሌብር ያደረኩት ዘጠኝ አስራ አምስት ነው።
አንድ confirm አድርጌልሃለሁ። እሺ ትንሽ ቆይታ ይገባልሃል።
እሺ እሺ እሺ አና እናመሰግናለን።
እኔም አመሰግናለሁ። መልካም እሺ መልካም ቀን።